ሄሎ
አቤት ጤና ይስጥልኝ። መለታገስ ቴሌቪ
ኧረ ለመመዝገብ ምናምን ፈልጌ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውሎ አንድ ቁጥር ላይ ሰብስክራይብ አድርጉ።
አልደለትልኝ ብላ ነው እንጂ ሌላ ቁጥር አስገብቼ
ኮከብ ዘጠኝ ሰማንያ አምስት መሰላል ደውሎ አንድ ቁጥር ሲነኩ ዕለታዊና ሳምንታዊ ፓኬጅ አለ። ዕለታዊ ከሆነ ሁለት ቀን አስር ብሎ ወስዶ ትኬት ይሰጡታል።
አለ እሺ